ጤና ይስጥልኝ ብቻ ኢትዮጵያ ሄደነኝ እባክዎ ምን ልርዳው? ጤና ይስጥልኝ ለማያችን ይሰማል?
ሰም ስማችን ቅያሪ ተብሎ ተጭኖ መጥቶ ነበር ትናንት።
እሺ ድራፍት ማሽን ምን አሉኝ ለማያችን?
ቅያሪ መጥቶ ነበር ሊቀየር ነው ተብሎ እሺ
እና እስካሁን አልደረሰንም። ከስተመር እየተጉላላብን ስለሆነ እሺ የእርስዎ ለጥገና ተወስዶ ነው?
አዎ፣
ተወስዶ ቅያሪ ይመጣለታል ብለው አላመጡሎትም እስካሁን?
አዎ እንደዛ ነበር።
መቼ ነበር እንደዛ ያሉት? መቼ ነበር የወሰዱት የእርስዎን?
ትናንት ትናንት ደውዬ ነበር። ባር ያ ባርና ሬስቶራንት ነው።
እሺ በዚህ ስልክ ቁጥር ነበር ያስመዘገቡት ደንበኛችን?
አዎ በዚህ ነው።
እሺ መስመር ላይ ጠብቁኝ አንድ ጊዜ። የአባርና ሬስቶራንት ነው አይደል?
አዎ አዎ
እሺ ደንበኛችን፣ ስለዚህ አ፣ ቅያሪውን እስካሁን አላመጣሁልዎትም።
ቅያሪ እየመጣ ነው ይለኛል። እሱ ግን እስካሁን ምንም ከጠዋት አንስቶ አልደረሰኝም ማለት ነው።
እሺ ደንበኛችን፣ እኔ መዘግብልዎታለሁ። ቅሬታውን ለሚመለከተው ክፍል አስተላልፋለሁ። ሌላ የምናገሩት ነገር አለ? ስለደወልን አመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት በኋላ ማለት ነው።